ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
አሁን ደውዬ ነበረ ራኤል አካባቢ ነኝ ብዬ እሺ፣ የት ጋር ያለ?
ወ- ወደ አይ በቃ እ፣ የልደታው መንገድ ሰራሁትና በ- በዛው በ- ወደ ቦሌ መድኃኔዓለም አድርጌ እሺ፣ ወደ እንትን ሄድኩኝ። ሞይንኮ ደረስኩና ወ- ወ- እንትኑን ግን ማግኘት አልቻልኩም።
ከሞይንኮ ትንሽ ከፍ ይበሉ፣ ወደ ላይ ይበሉ። ወደ ቤቱ ጋር ነው የመጡት። በመድኃኒዓለም ጋር በቦሌ ከሆነ መድኃኔዓለም እየወረድኩ ነው ቁልቁለት። አዎ።
በቃ እንደዛ ከሆነ አልፌዋለሁ ማለት ነው።
ሞይንኮ ጋር ሳይደርሱ፣ አዎ ሞይንኮ ጋር ሳይደርሱ ነው ያለው።
አ፣ በሞይንኮ አቅጣጫ ነው ወይስ አ በተቃራኒ?
አ አ በሞይንኮ አቅጣጫ ሆኖ ግን ሞይንኮ እና ሱዙኪ ጋር ሳይደርሱ ነው ያለው። ትንሽዬ branch አ- office ናት።
okay እ፣ እንትን አለው ጽሁፍ አለው ጽሁፍ አለው፣ ፍሊንትስቶን የሚል ጽሁፍ አለው። ወደ ቪላ ሞይንኮ ነች አይደል?
ለድረስ እ እ ቪ- ቪላ ቪላ ቪላ ነገር አዎ አዎ ፍሊንትስቶን የሚል ይታየታል።
እሺ፣ እስቲ በቃ ልፈልጋት ተመልሼ። እሺ እሺ እዩትና ካልሆነ ወጥተው እንዲቀበለው ታደርጋለሁ።
እሺ፣ እሺ፣ አመሰግናለሁ።
እሺ